ሄሎ
ሄሎ
ሄሎ
ጤና ይስጥልኝ።
ሰላም ጄምስ ነኝ።
ሰላም ነው ዶክተር ጌታነህ ሰላም ነው ጄምስ።
ከኢትዮ ቺክን ነበር ከ customer care team
Okay እሺ።
አንድ ካሳሁን ጊስሜ የሚባል agent ኣችን እ፣ ቅሬታ እያቀረበ ነው። ጫጩቶቹ ቆዩብኝ ብለው
ካሳሁን ጊስሜ ያው
አዎ ከ sales team እ፣ check ሳያደርገው ሰኞ ኦ፣ ይወጡለታል።
ተገኘ ሰላም አዎ አዎ የመረጃ አ፣ እጥረት ነው ማለት ነው። customer ኡ በተደጋጋሚ የደወለ ቅሬታ እያቀረበ ነው። መቼ እንደሚመጡ አላወቀምና።
አላወቀምና አ፣ እኛም አሁን የተላከል ያው ready ብለን ስለምናስቀምጠው system ላይ አ፣ ለኔ ራሱ አሁን የደረሰኝ አሁን የደረሰኝ ይሄ እንትኑ ሰኞ እንደሚመጣ ኢሜይሉ?
ሰኞ ጀምሮ ያለው እንትን አሁን የደረሰኝ ኦኬ ኢሜይል Okay okay አ፣ እሺ።
አሁን የሚመጡትን update አድርጋቸዋለሁ በስልክ ለሁሉም ሰዎች ብቻ ሳይሆን ጥሩ።
ለሁሉም እሺ እሺ እሱ ላሳውቀ ነው። አመሰግናለሁ። መልካም ጊዜ።
እሺ አሉ።
መልካም